ሄሎ ሰላም ጤና ይስጥልን። ሄሎ ሄሎ፣ አቤት።
ሰላም ጤና ይስጥልን።
እግዚአብሔር ይመስገን። ደውለሽ ነበር። አሁን
ማን ኮላጅ ቼን አለሚ
አው እንትን የቀ- ያልመጥ ትላንት የተመለሰ ፕሮዳክት ነበሩት አዎ፣ ነበረ የሚለው አዎ፣ አዎ፣ አዎ ነገ መረከብ ይችላሉ።
አዎ። ነገ ወስዳለሁ፣ ግን ባለፈውም እንደዛ እ፣ ባዘንበት ቀን አልመጣም እና ሲመጣ ስድስት ኪሎ ፓፓያ ምናምን የተበላሸ ሆነብንና አዎ እ፣ እንደዛ እንዳይሆንብን ከትላንት ወዲያ የወጣ product እንዳይሆን።
እሺ እሺ ያስገባ ያሳውቅልሃለሁ።
እሺ፣ ነገ አለው ስራ
ወሎ ነገ። አዎ፣ ወሎ ሰፈር ግን ሳይመሽሽማ።
እሺ ይመጣሉታል። እሺ ቶሎ እሺ፣ ይወጣሉ።
እሺ።
እሺ እሺ፣ አመሰግናለሁ። እሺ፣ እማ፣ እሺ